ለንገነት ዩኒቨርሲቲ ቤት hello፣ ሰላም ነው?
እግዚአብሔር ይመስገን።
የሆነች ትኬት ነበረች እና ድንገት ያለበት ቦታ ኢንተርኔት የለው ነው እሺ ያለበት ሁኔታ ነግሪኝ።
እሺ፣ ከስር ኮዱን ንገረኝ። እሺ አስራ ሶስት እሺ አርባ ሶስት እሺ
አስራ ሁለት ሀምሳ እሺ ሃምሳ ስ- ስድስት ልወስዳለሁ።
ስድስት ሎስታ።
አዎ እሺ፣ እሺ፣ አመሰግናለሁ።
አመሰግናለሁ። እሺ መልካም ቀን።